ሄሎ ሄሎ ሽመልስ እንዴት ነህ? ሰላም ነው?
ሰላም ነው እንዴት ነው?
አለ ከቤተሰቤ ነው የምደውልልህ።
እሺ ምን ጌም ነው የሚጫንበት?
ኬኖም ስፔኑ ቴኖም ስፒኑ።
ቢትማኗንም አውርድልኝ።
እ? ኦኬ እዚህ ነው እንዴ? እ፣ ሁለቱም ጌም ነው የሚጫነው?
አ ሁለቱም game
እስኪ game ኦቹ አይገሳጭም አልመሰለኝም።
spin ኑ መጥቷል። Keno ነው የሚቀር
እሺ ካለ
ብሩኬና ብሩክ አይደለሁም እኔ ተስፋ ይባላል።
እሺ ተስፋዬ ቢትማኗንም ጫንልን በቃ ይቅርታ።
ምን ምን ዋል ጫንልህ? ቤት ማኗ ቢትማኗ ምን ላይ ነው የምጫንልህ? የኩ የካሸር ኮምፒውተር አይደለም አይደለ?
ኦኬ ኦኬ አዎ የካሸሩ ላይ ኢንግሊዝ እልክልሃለሁ።
አይ እንትን ልላክልህ ምንድን ነው እሱ ሊንኳ ልላክልህና መጫ ነው በጣም ሲምፕል ስለሆነ በቃ ሊንኳን ላክልኝ።
እሺ እልክልሃለሁ። የካሸር አካውንትም እልክልሃለሁ ትንሽ ጠብቀኝ።
እሺ
ጂአር እየሰራ አይደለም እንዴ? እስቲ ክል- በ clear cache ምናምን አድርጊውና ሞክሪው ቪዲዮ clear cache አድርጉት ምናምን ነው የሚሉት።
ቆይ ቆይ
እ የኛ ነው clear cache አድርጉት ምናምን ነው መጀመሪያ እንደዛ አድርገን ሞክረው ነው እ የምን? ምን አለ saved password የሚያጠፋ አይመስልም። saved password የሚያጠፋ እስኪ screen ወይ በሌላ browser ሞክሩ እስኪ link ኡን ሰጂ ነው እ